ila hospital
እንዴት እንዴት ዋልሽ? እንዴት ዋልሽ ነው? እንዴት አረፈድሽ?
የሁለቱ አዎ በቃ ነው። እሺ ያስኬዳል።
ስሚኝማ፣ አንዴ በእናትሽ መጨረሻ ላይ ገባልኝ ፖስት ሾፍ ይልኛልሽ አንቺ ገብቷል። ገና እኔ አላየሁትም፣ ገብቷል ተብያለሁ።
በቃ እሺ ሊል ስም ማን ነው?
አያቱ አንቺ ብጠፋብሽ
አላየሁትም እና አላስተዋልኩም።
አላየሁትም። ድምፅ መታየት ጀመረ። እንዳንቺ አይ ጋር ደግሞ ስልኩን ስልኩን አ፣ ስልክ ይታያል እንዴ? መታየት ጀመረ።
አዋ አዋ ወይ እኔ ድሮ ይታይም ነበር።
ድሮማ አናየውም።
አ፣ አሁን በቃ ልንገራቸው፣ ማይሆን ነገር እንዳያወሩ ልንገራቸው።
ተው እባክህ።
ለሁሉም መናገር አለብኝ።
ንገራቸው፣ ምን ለውጥ ያመጣል?
አይ አይ ለውጥ አይመጣማ። አይ የሚሳደቡ ምናምን አለው። አይ ደውሎ ምናምን ሰው ምናምን አይደለም ደውሎ ለሱ ለነሱ ብዬ ነው።
ታውቃለህ?
አ- አይደል?
ለነሱ ለነሱ ብዬ ነው። እሺ እሺ ንገራቸው።
ንገሪኝ፣ እሺ እሺ በቃ ሻሌ ላውጣው ማለት ላይ ቆይብሃል። ደውልልሃለሁ። ሀያት እሺ እሺ እሺ ሻሌ ገባልህን ነው?
አዎ አዎ።
እሺ በቃ